Portreaba comună, da?
ሰላም ብር withdraw ለማድረግ በቴሌ ብር አይሰራም እንዴ ብሎኝ ነበር።
በቴሌ ብር ይሰራል።
ስሞክረው ግን እምቢ አለኝ፣ እየሰራልኝ አይደለም።
በሳንቲም ነው የሞከሩት ወይስ ወይ- አሪፍ ፔይ ምንድን ነው የሚሉት?
ቴሌ ብር አሪፍ- አሪፍ በሚለው አዎ፣ ምንድን ነው የሚሉት?
እ፣ your balance insufficient insufficient ናቸው።
insufficient ማለት deposit ያደረጉትን ገንዘብ ማውጣት ስለማይችሉ ነው።
deposit እኮ እ
deposit ያደረጉትን ገንዘብ ማውጣት አይችሉም። ለዛ ነው
እሺ፣ deposit ያደረጉትን ገንዘብ
ማውጣት አይችሉም። ለዛ ነው